ጤና ይስጥልኝ። አርፌ ሳምሬት ነኝ። በኮም ልርዳው?
ጤና ይስጥልኝ።
አብሮ ይስጥልኝ።
የሆነ ስልክ ሰጣኝ ነበረች አሁነች የሆነች ልጅ እና በቴሌግራም ገብቼ ሊመጣልኝ አልቻለም።
ሊያገኙት አልቻሉም።
አዎ አልመጣልኝም።
ቴሌግራም የሚጠቀሙበትን ስልክ ቁጥር ይስጡን።
በዜሮ ዘጠኝ ዜሮ ዘጠኝ አርባ ሶስት አርባ ሶስት ስልሳ አራት ስልሳ አራት አሁን የደወሉበት ነው።
አዎ
እሺ ደንበኛችን ሙሉ ስሞትን ማን እንበል?
ክብሮም ሀደራ ተክለ ሃይማኖት
ክብሮም ሀደራ። እሺ ደንበኛችን text እንልክልዎታለን ከሙሉ ስሞት ጋር ላይ አድርገው ይልኩልናል።
እሺ እሺ መልካም ቀን።